ሄሎ
ወዬ ወዬ ሰላም ጤና ይስጥልኝ እንደምን ዋሉ?
አለን አለን።
እ ሄሎ
አቤት አቤት።
general construction ነው።
እ አዎ
እ ሰላም ሄለን እባላለሁ።
okay። ከምን ከምደውለው ከገበያ ኤክስ ነው። ገበያ ኤክስ ድርጅት እና ገበያ ኤክስ ድርጅት ማለት የ construction እና የ spare part ኦችን ኦንላይን የሚያሻሽጥ digital platform ነው። እናም hello
እሺ፣ እየ- እየሰማሁሽ እሺ እናም እ በዚህ digital platform ላይ on- እ ከአንድ ሺ አምስት መቶ በላይ የ construction ሱቆች ይገኛሉ። እንዲሁም ደግሞ ከሶስት ሺህ በላይ የ construction ሸቀጣ ሸቀጦች ይገኛሉ። እና በዚህ መግዛት የሚፈልጉት እቃ ካለው ወይም ደግሞ ማ- መወዳደር የሚፈልጉት ዋጋ ካለ የእቃውን ቀጥታ application ኡን አውርደው ያለምንም ወጪ ፊት ለፊት አድራሻቸውም የ contact number አቸውም ፊት ለፊት ይገኛሉ ሱቆቹን። ከዛ በመውሰድ እቃ መግዛትም ዋጋ check ማድረግም ይችላሉ።
okay።
እና እንትን application ካወረዱ በኋላ በተጨማሪም site ላይ የ construction ሰራተኛ ካስፈለጉት ከባለሙያ እስከ ቀን ሰራተኛ ከአንድ ሺህ በላይ ይገኛሉ። እዛ access አድርገው ስልክ ቁጥራቸውን በመውሰድ ማገኝ- ማግኘት ይችላሉ ማለት ነው ሰራተኛውን።
okay።
እሺ ቴሌግራም ካለዎት በዚህ ቴሌግራም link ኡን ልላክሎት እና application ኡን አውርደው ያለምንም ወጪ መጠቀም ይችላሉ።
እሺ።
እሺ መልካም ቀን፣ ሰላም ዋሉ።